Hello.
አቤት,
ሰላም ጤና ይስጥልኝ። ቴሌቪ
message ደርሶኝ ነበረ። የምን መረጃ ነው? በ-
ይሄ ቴሌቪዥን game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው።
እና ማቋረጥ አይችልም።
ይቻላል። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ ለማቋረጥ የሚል አለ እሱን ይጫኑ።
እሺ።
እሺ መልካም